ሄሎ ሰላም ጤና ይስጥልኝ። ቤት ቤት
ጄሪ ነሽ?
አይደለሁም አይደለሁም።
ታሳት ነው አይደል?
ያው ማን ልበላት?
ሀብታሙ ነኝ ከጭሮ አሰበ ተፈሪ።
እሺ አንዴ ጠብቀኝ፣ ስልክ ላይ ስለያዘች ነው። ሄሎ
ሄሎ አቤት፣ ሌሎሽ የርሰ ነው አለን። እግዚአብሔር ይመስገን። እንዴት ነህ?
አለ ይመስገናሽ።
አለን።
ሀብታሙ ነኝ ከጭሮ ነው የምደውልሽ።
እሺ
እንትን ባለፈው ዳኒን ማውርቼው ነበር ዳንኤል። እሺ እሱንም አውርቼው ነበር እና አንቺ ጋር ማሰብ ነበረ እና እንትን ነው system ኡ እምቢ አለኝ። እኔ አሁን ከነጭራሽ AnyDesk ኡንም አላወርዳለኝ።
okay። ምን ጌ ምን ነበረ? ይቅርታ ሀብታሙ።
አዲስ አዲስ shop ነው አዲስ shop ነው እሺ እና የተላከኝን እንትን አልከፍታለኝ አላወርዳለኝ። እንዳውም መሀል ላይ እየደረሰ stuck ያደርጋል ይቆማል።
እ ምን የምትል ፋይል ነበር የተላከልክ? ይቅርታ።
AnyDesk የሚለውና link ኡን የተላከልኝ ማለት ነው።
okay። እንዲልኩ ያው እኛ check እንድናደርግበት ነው access እንዲኖረን ምናምን።
አዎ።
እናንተ ኮምፒውተር አለ አይደለ?
አዎ፣ ለሱ ነው።
አንድ ያለኝ ያኛውን download ነው የተላከልኝ ማለት ነው።
okay። ጥሩ ነው እናንተ።
አዎ፣ ጥሩ መሰለ ተፈሪ ሀብታሙ።
የ banner ኡ ነው የምትለኝ እንዴ?
banner ኡንማ አሰረው እኮ banner ኡንማ አሰርቻለሁ።
okay። እሺ ታዲያ የትኛው banner ኡ- ነው እምቢ ያለክ?
system ኡ ራሱ system ኡ ራሱ አልተቀየረም። እኔ መጀመሪያ የምሰራበት ነው አሁን እየተጠቀምኩት ያለው ወደ እንትኑ አልተቀየረም።
እንዴ እ no no እንትን የ cashier user እና password እኮ ተ- ተ- create ተደርገዋል።
እኮ አልተከፈ አልከፍታለኝ እኮ እኔ ጋር download አድርገው እ እምቢ አለኝ። stuck እያደረገ ነው። ከዳጋ ማውርተን ነበር በተደጋጋሚ ግን download አሁን ምናልባት ስለ AnyDesk ኡ ከሆነ እ AnyDesk ኡን እንትን ነው እኛ access እንዲኖረን ነው ያንተን ኮምፒውተር ላይ እኮ እንደዚህ ችግር ሲፈጠር ምናምን ነገር አ፣ check ለማድረግ ነው። download አድርገው እ ይሄ AnyDesk ምናምን ያከው ፎቶ ነው እዛ ነው የሚለ እኔ ጋር የተልከው link ኡ የለም። ሊንኩ የተላከልኝ እንትን የተ- እንትን ሰርቶ የተላከልኝ password ነው አንተ እሱ ከነጭራሹ download አይሆንም እኔ ጋር ማለት ነው።
አይ download መሆን አይጠበቅበትም እኮ እና እንዴት ነው ምናምን ዝም ብለህ ማውረድ ማድረግ ቀጥታ Chrome ትከፍታለህ። ከዛ አሁን ለምሳሌ የ cashier ኡን መግባት ከፈለግ የ cashier link ተብሎ ከላይ የተላከው አለ አይደለ?
አ፣ ሁለቱ እሷን ማለት ነው።
cashier አዎ፣ ኮፒ ታረጋትና okay ልክ የ cashier ኡን አስገባ ይልሃል። hardware የምትል box ይኖራል። domain፣ user ና password።
አ፣ ስለዚህ hardware ብለን የላ- ብለን የላክንልን ከላይ hardware ላይ ታስገባና space ካለው clear out ታደርገውና space ኡን ከዛ ባለው okay።
ቦታ click ስታደርገው የእናንተ አሁን ለምሳሌ ጭሮ ነው ተብሎ የተከፈተው አዎ።
ጭሮ ብሎ ነው ይመጣል ማለት ነው። ጭሮ ከተማ የሚለው okay ከዛ ልክ እንደዛ እንደዛ ትሰራለህ። ቤት ቤት domain ኡን ከዛ user ኧንም እ ስሙን የ cashier ኡ password የተላከዋል አይደለ?
okay እሷን ታስገባታለህ። እንደዛ ነው የምትገቡት።
ነው እንዴ?
አዎ አዎ። አይ download የሚሆን ነገርማ VBox ልናደርግበት ነበረ። ምናልባት ኮምፒውተሩ ካስቸገረ ብለን ለጊዜው በ launcher ሞክረው ነበር ያልነው እኮ ነው እንዴ?
በ launcher ኡ። አዎ ያቺ launcher ዋ ልክ ስትከፍታት እሷንም ኮ- ኮፒ ስታደርገው tab ከፍተህ Chrome tab ከፍተህ እንትን ትላለች እ hardware ያስገባ ትላለች። hardware ኡን ታስገባ game ይምረታል። Keno ነው Spin ነው የውሻውን ነው የፈልከው የሚለው okay አንተ ቲቪ ሶስትም አራትም ካለክ tab tab እየከፈትክ አራት ላይ መክፈት ትችላለህ። አንድ ከሆነ የምትፈልገው አንዱን game ብቻ መምረጥ ማለት ነው።
okay። ስለዚህ በ Chrome ነው መግባት ያለው በ Chrome ነው መግባት ያለው።
አዎ የሚወርድ ነገር የለም።
okay ነው እንዴ?
አዎ አዎ፣ ምናልባት አዎ።
የሚያስቸግር ከሆነ የ desk ኡ ቢወርድ በ desk ኡ እናየው ነበረ።
ነው እንዴ? በቃ እስኪ ቆይ እኔ ልግባና እንደዛ check በቃ እኔ እንደዛ check አደረኩትን ባይዘው አውቅ አይደለ የሚወርድ አዎ።
አንድ ቀጥታ download እኔ የሚደረግ download የሚሆን ስለመሰለኝ ነው እንትን ያልኩትና አዎ አይ download የምናደርገው VBox ኡ ነው ማጫወቻው። አንዳንድ ጊዜ VBox ኡ ለ VBox ኡ ኮምፒውተሩ compatible ካልሆነ ወይ በ desk ነው ወይም ደግሞ በ launcher ኡ ነው advise የምናደርገው። እስከዛ ድረስ ግን ያንተ ኮምፒውተር የሚችል ከሆነ በኮምፒውተሩ እንጭናለን።
okay ግን አ- አ- ስንት ነው ኮምፒውተር ሙ- Core i seven ነው እ፣ አይ ምን Dell ነው አይደለ?
አይደል? HP ነው HP ነው ላፕቶፕ ነው።
አ- አዎ ላፕቶፕ ነው ተቀማ okay፣ ምናልባት ችግር የለውም። መቼ ከሆነ VBox ኡንም download አድርገን መሞከር እንችላለን። VBox ኡ ግን ካልሰራልክ በእንትኑ እናደርገዋለን በ launcher ኡ
ሌውና አሁን ልግ- በ launcher ኡ ሞክረው ስለዚህ በ Chrome ኡ ልግባ ሌውና ያለው ነገር አዎ፣ እንትን ነው።
የማይመች ከሆነ በ launcher ኡ ሞክረው ያንን okay።
እንቀይረዋለን።
በቃ እሺ እሺ እሺ እሺ እሺ thank you እሺ እሺ